መጽሐፈ ሲራክ ምዕራፍ አርብዓ ወተስዓቱ ሰናይ ዝክሩ ለኢዮስያስ ዝክረ ጥበብ ከመ ዕፍረት ዘቅድው መዓዛሁ ወጥዑም ከመ መዓር ውስተ ኩሉ አፍ ወከመ ማህሌት ውስተ ስታይ ብልህ የሚሆን የኢዮስያስ ስም አጠራሩ መዓዛው እንዳማረ ሽቱ ያማረ ነው። ማር ለሰው ሁሉ አፍ እንዲጣፍጥ በመጠጥም ጊዜ ዘፈን ደስ እንዲያሰኝ ደስ ያሰኛል። ወውእቱሰ ራትዕ ወሜጦሙ ለሕዝብ ወአእተተ ኩሎ ኃጢአተ ርኩሰ እሱም ጥመት የሌለበት ቀና ነው። ሕዝቡንም ከገቢረ ኃጢአት ወደ ገቢረ ጽድቅ ከአምልኮ ጣዖት ወደ አምልኮተ እግዚአብሔር መለሳቸው። ርኩስ ኃጢአትን ሁሉ አራቀ። ወአርትዐ ልቦ ሀበ እግዚአብሔር ወበመዋዕለ ኃጥኣን ጸንዐ ለጽድቅ ልቡናውንም ወደ እግዚአብሔር አቀና። በክፉዎችም ዘመን በክፉዎችም ሰዎች ዘመን ሃይማኖቱን አጸናት። ጸንዒዮ ዲቦራ ለባርቅ እንዳለ ዳዊት ዳይሙ ወሕዝቅያስ ወኢዮስያስ ወኩሎሙ እልክቱሰ አበሱ ወየገዩ ወሃደዉ ሕጎ ለልዑል ወሃልቁ ነገሥተ ይሁዳ ከእስራኤል ነገሥታት ኃጢአትን ያልሰሩ ሃይማኖትንም ያልካዱ ዳዊት ሕዝቅያስና ኢዮስያስ ብቻ ናቸው። የቀሩት ግን ሁሉም ኃጢአትን ሰሩ፣ ሃይማኖትንም ካዱ፣ የልዑል እግዚአብሔርንም ሕጉን ተዉ። እንዲህም በማድረጋቸው የይሁዳ ነገሥታት ጠፉ። እስመ አግብኡ ቀኖሙ ለባይድ ወክብሮሙኒ ለካልእ ሕዝብ ስልጣናቸውን ለአሕዛብ ክብራቸውንም ለሌላ ወገን አሳልፈው ሰጥተዋልና። ወአወአይዋ ለሀገር ህሪት ወቅድስት ወአጥፍኡ ፍናዊሃ በእደ ኤርምያስ ነቢይ የተመረጠችና የከበረች ኢየሩሳሌምንም ከለዳውያን አቃጠሏት። ነቢይ ኤርምያስ ፍናዊሃ ለጽዮን ይላህዋ ብሎ እንደተናገረ መንደሮቿን ጎዳናዎቿንም አጠፉ። እስመሳቀ ይዋ ወውእቱሰ እምከርሰሙ ተቀደሰ ይኩን ነቢየ ከመ ይስሩ ወከመ ያጥፍ ወከማሁ ከመ ይትክል ወይህንጽ መከራ አጽንተውበታልና እሱ ግን መምህር ይሆን ዘንድ ከእናቱ ማህፀን ጀምሮ ተመረጠ። ወዘእንበለ ትጻእ እማህፀን ቀደስኩከ ወነቢየ ረሰይኩከ እንዳለ እስራኤል ነገሩን ባይቀበሉት ከሀገራቸው አስማርኮ ያጠፋቸው ዘንድ ነገሩን ቢቀበሉት ግን መክሮ አስተምሮም አንድ አድርጎ በሀገራቸው ያኖራቸው ዘንድ መምህርነት ተሾመ። እስራኤልን በተክል ይመስላቸዋልና ይስሩ ይትክል በህንፃም ይመስላቸዋልና ይህንጽ አለ። ያጥፍእ የወል ነው። ወሕዝቅኤልኒ ዘርእየ ርእየተ ስብሐቲሁ ወርእዮ ላዕለ ሰረገላ ዘኪሩቤል። ሕዝቅኤልም የእግዚአብሔርን ጌትነቱን አየ። ኪሩቤልም በተሸከሙት ሰረገላ ላይ ተቀምጦ ዳግመኛም በኪሩቤል ሰረገላነት ሁኖ አየው። ወዘከሮሙ በመዓት ለጸር ወበሰናይ አርትዐ ፍናዊሆሙ ፍናዊሆሙ ለጻድቃን ጠላቶቹን በመዓት ጠራቸው። የበጎዎቹን ሰዎች ግን ሥራቸውን በበጎ ረድኤት አቀናላቸው። ወሰረጸ አዕጽምቲሆሙ ለአሰርቱ ወክልኤቱ ነቢያት በበመካሞሙ ወአስተፍስሖ ለያዕቆብ ወብየዘሆሙ በሃይማኖተ ተስፋሆሙ የአስራ ሁለቱ ነገደ እስራኤል ልጆቻቸው ሚጠትን ሰምተው በየቦታቸው ደስ አላቸው። እስራኤልንም ሚጠተ ሥጋን ተናግሮ ደስ አሰኛቸው። አለኝታቸው ሚጠተ ሥጋንም በማሳመን አዳናቸው። ዳግመኛም የአስራ ሁለቱ ነገደ እስራኤል አጽናቸው በየቦታቸው ለመለመ። ተነበይ ወልደ እጓለ እመሕያው ወበላ ለመንፈስ ከመዝ ይቤ እግዚአብሔር እግዚእ አርባዕቱ ነፋሳት ትምጻእ ወትንፋህ ላዕለ ዝንቱ አብድንት ወይህየው አለ ጊዜ ከስሳው እልፍ አጋር ስምንት ሺህ ንውታን ተነስተዋልና ያዕቆብ ዘነፍስንም ደስ አሰኘው። አለይታቸው የሚሆን ትንሣኤ ሙታንንም በማሳመን ከክደት አዳናቸው። እፎኑ እንጋ ነአብዮ ለዘሩባቤል ወውእቱሰ ከመ ህልቀተ ማዕተብ ውስተ እደ የማን ዘሩባቤልን እንዴት እናከብረው ዘንድ ይገባል። እሱም በቀኝ እጅ እንዳለ እንደ ሐቲም ቀለበት ነው። ያ እንዲያስከብር ያስከብራል። ወዮሴእኒ ወልደ ዮሴዴቅ እለ ሐነጹ ቤተ በማእሌሆሙ ወአዕበይዎ ሕዝብ ለእግዚአብሔር ዘድልው ለክብር ዘለዓለም። የዮሴዴቅንስ ልጅ ዮሴዕን እንዴት እናከብረው ዘንድ ይገባል። በዘመናቸው ቤተ መቅደስን የሰሩ እነዚህን እንዴት እናከብራቸዋለን? በእፎ አብልጦ ተናገረው። በዘመናቸው አሉና በዘመናቸው አሉና ሚጠትም ተደርጓልና ቤተ መቅደስም ተሰርቷልና ሕዝቡም ለዘላለም ክብር የሚገባው እግዚአብሔርን አከበሩት። ወለነህምያኒ ብዙህ ዝክሩ አንሳ ለነ አረፍ አረፍተ ውድቅተ ወአቀመ ወህተ ወገብረ መናስክተ ወሃነጸ ለነ አብያቲነ። የነህምያም ስም አጠራሩ ብዙ ነው። የወደቀውን አጥሩንና ቅጽሩን አነሳልን፣ መቃንና መድረኩን በሩንም አጸናልን፣ ቁልፍም ሰራ፣ የፈረሰውንም ቤት አደሰልን። ይህ ነህምያ የአርጤክስስ የጠጅ መልከኛው ነው። ሳይማረኩ በኢየሩሳሌም ከቀሩ ከእስራኤል አንድ ሰው ሐናኒ የሚባል ወደ እሱ መጣ። ከምርኮ የዳኑ ወንድሞቻችን እንደምናቸው ብሎ ጠየቀው። የእነዚያማ ነገር ምን ይጠየቃል? ለመከራቸው እረፍት፣ ለሐዘናቸው ትብስይት ሳያገኙ በጽኑ መከራ በብዙም ችጋር ተይዘው ይኖራሉ። የኢየሩሳሌምም ቅርጿ ሁሉ የኢየሩሳሌምም ቅጽሯ ሁሉ ፈረሰ፣ ደጇም ተቃጠለ፣ የአባቶቻችንም መቃብር ቤት ፈረሰ አለው። ይህንም በሰማ ጊዜ አለቀሰ። ብዙ ቀን እያዘነ ሲጾም ሲጸልይም ኖረ። ከዕለታት በአንድ ቀን ንጉሡ የሚጠጣ ወይን በፊቱ ነበር። ከዚያም ወይን ቀርቶ ለንጉሡ ሰጠው። በፊቱም ሌላ ሰው አልነበረም። ንጉሡም ፊቱ ጠቁሮ ባየው ጊዜ አልታመምህ፣ ስለምን ፊትህ ጠቆረ? ልብህ አዝኗል መሰለኝ አለው። ልብ እምከመ ተፈስሐ ትበርህ ገጽ መሰት ሐዝን ትልየምን እንዳለ አሰሩ ለልብ ፍሱህ ብሩህ ገጽ እንዳለ። እሱም ንጉሥ ሆይ ሺህ ዓመት ያንግስህ፣ የአባቶች አገር ጠፍታለች፣ ደጇም ሁሉ በእሳት ተቃጥሏል፣ የመቃብር ቤታቸውም ፈርሷል። እኔ አላዝን ማን ይዘን አለው። ንጉሡም ምን ላድርግልህ አለው። እሱም ንጉሥ ሆይ እኔን ባሪያህን ደስ ይለኝ ዘንድ ወደ አባቶች አገር ለመሄድ አሰናብተኝ። መቃብር ቤታቸውን ያረጀውን አድሼ የፈረሰውንም ሰርቼ ልመለስ አለው። ንጉሡም እስከ መቼ ድረስ ትመለሳለህ ቢለው እስከ አስራ ሁለት ዓመት አለው። ከዚህም በኋላ አሰናብቶት ሄደ። የፈረሰውን ሰርቶ ያረጀውንም አድሶ በአስራ ሁለት ዓመት ተመልሷል። ወአልቦ ዘተፈጥረ ውስተ ምድር ዘከመ ሄሞክ ወልወቱኒ ነስእወ እምነ ብሔር። በዚህ ዓለም የተፈጠረ እንደ ሄኖክ ያለ የለም። እሱንም ከዚህ ዓለም ወደ ገነት መላእክት ወሰዱት። ወኢተወልደ ሰብ ዘከመ ዮሴፍ መልአከ ኮኖ መልአከ ኮነ ለአሃዊሁ ወሃይለ ኮነ ለሕዝቡ ወሳይለ ረከበ ለአብጽንቲሁ ወኢተ ወልደ ሳብ ዘከመ ዮሴፍ መልአከ ኮነ ለአሃዊሁ ወኃይለ ኮነ ለሕዝቡ ወሳይለ ረከበ ለአዕፅምቲሁ እንደ ዮሴፍም ያለ ሰው አልተወለደም። ለወንድሞቹ ገዥ አለቃም ሆናቸው፣ ለወገኖቹም ገንዘብ ሆናቸው። ትንሣኤ ሙታንንም አመነ። አመሐውጾ ይሄውፀክሙ እግዚአብሔር ኢትሂድጉ አዕፅምትየ ውስተ ዛቲ ሀገር ማለቱ ትንሣኤ ሙታንን እንዳመነ ያስረዳል። ሴም ወሴት ከብሩ እመጓለ እመሕያው ወአዳንኒ እምኩሉ ሕያው ዘተፈጥረ ሴምና ሴት ከሰው ይልቅ ከበሩ። አዳምም ተፈጥሮ ካለው ፍጥረት ሁሉ ይበልጣል።